ሄሎ ሰላም ነው።
ያለው
ሲስተካከልና አምስት መቶ ብር ውስዶ አርግቼ ቤንዲንግ ላይ ነው።
እሺ ኮንቨርት አንዴ ጠብቀኝ።
ጥሩ ልንገርልሽ።
ላኩ
አቤት ሰላም ቁጥሩ ሌላ ነው። የቤት ላይ ቁጥሩ እስኪ ንገረኝ።
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት አርባ
አርባ
አርባ ሶስት አርባ ሶስት ሰማንያ ስምንት ሰማንያ ስምንት ስንት ብር ነው?
አምስት መቶ ብር
ሌላ
አቤት process ላይ ነው። እሺ ለ SantimPay ያሳውቃቸዋለሁ። ይገባላል። እሺ
እሺ እሺ እሺ